ተጨማሪ ባባ
ሄሎ
ጤና ይስጥልን።
አብሮ ይስጥልን። ዲዛይር መኪኖች ፈልጌ ነበር የተነዳ
አለን
እ፣ የት አካባቢ ነው አካባቢያችን?
ሞዴል ስንት ነው የፈለጉት? እነዚህ እ?
ሞዴል ስንት ነው የፈለጉት?
hello hello ሞዴል ሞዴል ሀያ ሀያ ሁለት
ሀያ ሀያ ሁለት ይጠብቀኛል ይለኝ
እሺ። አገኘኸው? እስኪ ያሳየኝ። አዎ
ዲዛይር ሀያ ሀያ አንድ አለን እመቤት ሀያ ሀያ አንድ አ
አይ ሀያ ሀያ ሁለት ነው ፈልግ ሀያ ሀያ ሁለትም አለን ሀያ ሀያ ዘጠኝ የሚባል
ስንት ሀያ ዘጠኝ አ
ኧረ በጣም እንትን አለ እ ባለጠፍ ደግሞ ሀያ ሀያ ሁለት አለን ሶስት ነጥብ ሶስት በአዲሱ
ያ እ፣ ሀያ ሀያ ሀያ ሁለቱ የተነዳው ሀያ ዘጠኝ አልሽ
ያልተል ያለ ሀያ ሀያ ሶስቱ ባ- ባለጠፈ አዎ፣ በለጠፈ አዎ፣ ባለጠፈ ደግሞ ሰላሳ ሶስት
ወደደ እሺ እሺ ቻው እሺ